ጤና ይስጥልኝ። ድሮ ቀን ሰላም ምን ምንድን ነው እስቲ ሴራፒ ያላችሁ እንዴ ለህጻናት?
አዎ አለ ደስታ በሰዎች
ኦኬ እንዴት ነው መተን ነው ወይስ ቤት የመጣችሁ መረጃች?
አይ መታችሁ ሳይሆን ስፒች ቴራፒ ያለው ቅርንጫፋችን ቀበና አካባቢ ነው። ትሄዱና ካርድ አውጥታችሁ check ይደረግና ከዛ ለምን ያህል ቀን እንደሆነ እዛው እነሱ ይወስኑላችሁና እየሄዳችሁ ነው የምትታዩት እንጂ ቤት ለቤት አይደለም።
ቀበና አካባቢ እሺ። ክፍያ ውስጥ
እ፣ ለካርድ ለካርድ አራት መቶ
ከዛ የ speech therapy ውስጥ
ቆይ አንድ ሺ speech therapist ኡን check ላድርግ።
ላይ የተቋቋመ ታሪካ ቀበና አካባቢ አለ ትምህርት ቤት ምን ይስጋል?
ሄሎ ሄሎ፣ አቤት።
speech therapy በአንድ session አንድ ሺ ሁለት መቶ ብር ነው
አንቺ ለራሱ በምንድን ነው አትችልም?
በቀን ማለት አንድ ልክ አሁን በቀን?
ለምሳሌ በሳምንት በሳምንት ሁለቴ ከሆነ እንትን የምትሉት በሳምንት ሁለቴ ከሆነ የሳምንት ሁለት ሺ አራት መቶ ነው የሚሆነው ማለት ነው። የአንድ session ነው። አንድ session ማለት ከአርባ አምስት ደቂቃ እስከ አንድ ሰዓት ነው የሚፈጀው።
አርባ አምስት ደቂቃ ስታንሳት አንቺ ለመቶ ብር አዎ እንደዛ ነው እና ቀኑን ምናምን እዛው ነው የሚወሰንላችሁ።
አመሰግናለሁ።
አድራሻውን
እ? ስመጣ እደውልልሻለሁ። ችግር የለም።
እሺ ስለደወለ